ሄሎ
ሄሎ አቤት፣ hello፣ ጤና ይስጥልኝ። ድረስ አቤት፣ አቤት።
ከአፍሪ ወርክ ነበር የምደውለው። አፍሪ ወርክ ፍሪላንስ ኢትዮጵያ።
እሺ፣ እሺ።
እሺ፣ በሽያጭ ሰራተኛ የወጣ vacancy ነበረ።
አዎ፣
hire አረጋችሁ በኛ platform
እ አይ አጋጣሚ እንትን ብዬ ነበረ ከ- አ- እንትን ብዬ አውቃለሁ። አዎ፣ ቀጥሬ አውቃለሁ።
በዚህኛው position ስ አላገኙም።
እ?
በሽያጭ በዚህኛው ሰራተኛ።
አይ አግኝቼ አሁን አጋጣሚ እ፣ አንደኛዋ እንትን አለች የሆነ የግል ጉዳይ ነበራት፣ ለቀቀች።
ኦኬ ሌላ ደግሞ እንደዚሁ ቀጥሬ ከክላስ ጋር አልተመቻለሁ።
okay። ግን በእኛ platform ግን አግኝተው ነበር አይደለም?
አግኝቻለሁ አግኝቻለሁ።
እሺ፣ ሌላ የሚያስቸግሩት ነገር አለ?
ምን- ሌላ ምንም ያስቸግር ነገር የለም።
እሺ ምን የሚያስ መረጃ እየተወሳችሁ ነው?
እ አዎ ያው ምን አይነት service ነው እየሰጠን ያለውን ለ- የሚለውን ለማወቅ ነው። በዛም hire ማድረጋችሁን አለማድረጋችሁን issue ም ካለ solve ለማድረግ ነው የደወልነው።
አይ አሪፍ ነው
okay አሪ- አሪ- አሪፍ ነው። እንትን ካለ እነግርሻለሁ።
እሺ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ እሺ እሺ መልካም ቀን።
እሺ ቻው።